ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። ምን ልታዘዝ?
ይህን እንትኑ እንዴት ለመጠቀም በቃ ፈልጌ ነው።
ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ። መጀመሪያ እ?
ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
አየህ
ከዛ ሰባ ቁጥር ተጭና አማርኛ አድርገው። ሶስት ቁጥር ለመጫወት የሚለውን ምረጥ። እሺ